ጤና ይስጥልኝ ቢዣ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ክርስትና ነው ኦክሲጂን ጨርሼ ነበረና ዞነ ሳምንት ምናምን አለፈኝ።
አስመዝግበው ነበር ደንበኛችን።
ደውዬልህ እዛ ዜሮ ሁለት ቤት ስልኩ ጋሻ ብርሃም ጋር ደውለህ ብለኝ፣ ጋሻ ብርሃም ደግሞ ስልኩ አይሰራም።
እሺ ደንበኛችን እ፣ ለሌላ ጊዜ ኦክሲጅን ሲጨርሱ ቀድመው ከመጨረሱ በፊት ወደዚህ ስልክ ደውለው ነው የሚያስመዘግቡት። እሺ የቢጃ አይዶትን ይንገሩኝ።
ቁጥሩ ነው ቁጥር የእርስዎ የመለያ ቁጥር አለ የቢጃ የተሰጠት
መልሼ ልደውል ከይቅርታ ጋር እሺ ደንበኛችን እሱን ቁጥር አውጥተው መልሰው ይደውሉልኝ።